አስራ አንድ ስልክ እየደወልኩ ነው። ነው
እሺ መቤት እሺ እ ቤቱን አሁን ያስመዘገባችሁት በዚህ ስልክ ቁጥር ነበር?
አይደለም
አሁን በደወሉበት አይደለም ዜሮ ዘጠኝ አስራ አንድ አስራ አንድ አስራ አርባ ሁለት ይቅርታ ድምጾት ይቆራርጣል። አስራ አንድ አርባ ሁለት
መስመር ላይ ያሉ ደንበኛችን አለው ኔትወርክ ነው መቤት
እሺ አስራ አንድ
ዜሮ ዘጠኝ አስራ አንድ አርባ ሁለት አስራ ሁለት ሀምሳ አንድ እሺ መስመር ላይ ጠብቁኝ። ሌሎት ሁንዳል ሴንት ጆርጅ ሀውስ ነው።
ሁንዳውል ሴንት ጆርጅ ሀውስ እህም። አልመጡላቸውም እስካሁን የጥገና ክፍሎች መጥተዋል፣ ግን solution solution solution አልተሰጠም። የ ምንድን ነው ለጊዜው ተሰርቶ ነበረ። ከዛ በኋላ አሁን ተመልሶ ተበላሸ።
አሀ መተው ነበረ ግን ድጋሚ አዎ።
ተበላሸ ነው።
አዎ ተበላሸ። አዎ።
አሁን ብልሽቱ ቀይሯል ወይስ አሁንም አያቀዘቅዝም ነው?
አሁንም አሁንም አያቀዘቅዝም።
እሺ ደንበኛችን እኔ የጥገና ክፍሎች መጥተው ሰርተውት ሄደው ድጋሚ እንደማያቀዘቅዝ መዝግቤ ለጥገና ክፍል አስተላልፌ ይሉታለሁ። ሌላ መረጃዎች እሺ።
ነገር አለ?
ምንም የለም።
ስላደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።